መከራን ላይ መተሳዘብ
ወይ ኧረ አንድ ኦርደር እንድታወጪልኝ ነው።
ምኑ ነው ፍክ ነው? ሌላ ሌላ ነው።
ተቃራኒ ይዛ ተቃራኒ ይዛ አዎ ሌላም አዎ ያኛውን በእግር ነው የማደርሰው ደግሞ እሺ ሀምሳ አራት ሰባ አምስት
ሀምሳ አራት ሰባ አምስት የሚወጣል ነው።
ደግሞ አዎ ሀምሳ አራት ሰባ አምስት ነው ሀም- ሀምሳ አራት ሰማንያ ሰባት ነው የሚወጣው
ሰማ- ሀምሳ አራት ሰማንያ ሰባት የሚወጣል ሰባ አምስቱን የሰራው ነው።
በእግር ነው የምሰራው ሳይክል የተገዛች ሳይክል ቤት ነው የሰጠሁት እና በእግር ነው የምሰራው
ይክፈትልኝና እጠይቅልሃለሁ።
እሺ እና ልዝጋው ስልኩ ወይስ እዚህ ልጠብቅሽ ኧረ ጠብቀኝ ላይ እሺ
ሀብታሙ ከመኮንን ያለውን እየሰራው ነው ሀብታሙ አዎ በእግር እየሰራሁት ነው
ጌታ ስሚደውን ማለት ነው።
አዎ
ወሰን አሰልፈሽ እሺ ልጠይቅልህ፣ ጠብቀኝ። ሀብታሙ ወይ
የሚላኑን አስወጥቼልሃለሁ። ወሰን አሰለፈችው ሄደውን
እሺ እሺ እሺ